ጤና ይስጥልኝ አዲባባ።
hello ጤና ይስጥልን።
አብሮ ይስጥልን።
ምን ልርዳዎት?
እንትን ፓስተር ጋር branch ኣችሁ ምኑ ጋር ነበር?
ፓስተር አደባባዩ ፊት ለፊት አደባባይ ፊት ለፊት ፓስተር አ አ
እዛ ማሊባባ መኪና መሸጫ ይሄ ፊት ለፊት ነው። ፓስተር ኢንስቲትዩቱን ያውቁታል? የሕክምና ፓስተር የኢትዮጵያ መድኃኒ እንትኑ ያውቁታል?
አ አ እዛ ፊት ለፊት እሱ ፊት ለፊት እኮ ነው። ታዲያ ይሄው ፊት ለፊት ነን። አባት ማሊባባ መኪና መሸጫ
አሊባባ።
ማሊባባ እሺ እሺ፣ ይሄ እዛ ጋር ነው።